ጤና ይስጥልኝ የሴት ማዕከል ባኮ መረዳሁት።
ትኬት ፈልገን ነበር። የትኬት ዋጋ እሺ ኬት ወዴት ነው የሚፈልጉት?
ወደ አሜሪካ አሜሪካ የትኛው ከተማ?
መጠኝ ትችላለሁ ነው ግን አዎ የሁሉም ከተማ በየቀኑ የተለያየ ዋጋ ስላለው ያው አንዱን ነው አይቼ መንገር የምችለው። ከተማውን ግዴታ ማወቅ አለበት።
እሺ በቃ እሺ፣ እናመሰግናለን።
የትኛው ከተማ እንደሚሄዱ check አድርገው መልሰው ይደውሉ። እሺ እሺ እሺ፣ መልካም ጊዜ